hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
እሺ ምን ደው- ልርዳው?
አሁን ደውል ደውዬ ነበር። jackpot ከሶስት ቀን ሞልቼ ነበር፣ ሶስት ጊዜ የፍሳሹ ማለት ነው።
እሺ
እና ትናንትና ነው የጁቬንትስ ነበር ጨዋታው፣ ትናንትና ነው ያለቀው።
እሺ ነ- ትንሽ ታገሱን። እሺ እንለቀ- እንለቃለን።
okay፣ አልተለቀቀም እስካሁን።
ቆይ እስኪ አንዴ እ፣ ነገ እስከ ነገ ይጠብቁን። እሺ ነገ ይለቀቃል።
okay፣ አልተለቀቀም። እሺ እሺ እሺ እሺ